ጤና ይስጥልን Hello Visa ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጦት?
ይሄ የውጭ form እየተሞላ ነው ሲባላል።
hello
አቤት ምን አሉኝ? ደንበኛችን
ይሄ የውጭ form እየተሞላ ነው በዚህ አድራሻ ደውሉ ሲባል ሰምቼን።
እሺ እኛ form መሙላት ሳይሆን መረጃ እንሰጣለን። ወደ ውጭ ሀገር መሄድ ከፈለጉ የሚያስፈልጉትን document፣ የትኬት ዋጋ
እሺ እና ሙሉ የጉዞ መረጃ